hello ጤና ይስጥልኝ።
አብሮ ይስጥልህ።
እንትን ነበረ financial ላይ ብር ከትቼ እሺ ማን ልበላ አንተን አባ?
ሊያዩት ያሬድ ጭሮ እሺ ያሬድ፣ ለፋይናንሶች ደወልክላቸው?
ም፣ ቁጥራቸውን አላገኘሁትም። ያው ኦንላይን ላይ እኔ text አድርጌላቸው ነበረ።
እሺ financial።
ስልካቸው ልስጥህ ያዝ።
እሺ ዜሮ አንድ አንድ አምስት
ቆይ ዜሮ አንድ አንድ አምስት
ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ አዎ፣ አዎ፣ በዚህ ደውልላቸው። እሺ እሺ thank you እሺ፣ እሺ፣ እሺ አመሰግናለሁ።
ችግር የለውም። እሺ